የለ ሰላም ነኝ።
ሰፋ ነኝ እናት እ driver ሰፋ ነኝ
እሺ driver እንዴት ነው?
አለን። ከቻኖኒ በእንትን order ይዤ ነበር እና customer ሩ ስልክ አይሰራም።
እሺ ንገረኝ order ነበርክን?
እሺ ሰላሳ ስልሳ ስድስት ሰላሳ ስልሳ ስድስት ስልሳ ስድስት አ እሺ በቃ አስተላልፍልሃለሁ። እኛ እንሞክርለታለን እዚህ እደውልልሃለሁ።
እሺ